ዘወትር ስላንቺ ስተክዝ ሌት ተቀን ስተክዝ ሌት ተቀን አሃ የእምባዬ ፏፏቴ መላለጠው ፊቴ መላለጠው ፊቴን አሃ ትዝታሽ ማረከኝ በዓይኔ ያየውሽ የባህር ዳር ለምለም እንጉዳዬ ነሽ መልክሽ ቢመስለው የጠዋት ፀሐይ ጮራ ሊሸፍት ተነሳ ልቤም ከአንቺ ጋራ የሌሊት ጨረቃ መሳይ ፈገግታሽ የልቤ ተስማሚ እንጉዳይ ነሽ እንጉዳይ ነሽ የሌሊት ጨረቃ መሳይ ፈገግታሽ የልቤ ተስማሚ እንጉዳይ ነሽ የሌሊት ጨረቃ መሳይ ፈገግታሽ የልቤ ተስማሚ እንጉዳይ ነሽ ዘወትር ስላንቺ ስተክዝ ሌት ተቀን ስተክዝ ሌት ተቀን አሃ የእንባዬ ፏፏቴ መላለጠው ፊቴ መላለጠው ፊቴን አሃ ትዝታሽ ማረከኝ ባይኔ ያየውሽ የባህር ዳር ለምለም እንጉዳዬ ነሽ ጠረንሽ እንጉዳይ መዓዛሽን ሽቶ አካል የጨረሰው ፍቅርሽ አሰቃይቶ መልክሽ አስደንጋጭ ነው የሐምሌን ጨለማ ተማረከ ልቤ ድምፅሽን ቢሰማ ድምፅሽን ቢሰማ የሌሊት ጨረቃ መሳይ ፈገግታሽ የልቤ ተስማሚ እንጉዳይ ነሽ የሌሊት ጨረቃ መሳይ ፈገግታሽ የልቤ ተስማሚ እንጉዳይ ነሽ ዘወትር ስላንቺ ስተክዝ ሌት ተቀን ስተክዝ ሌት ተቀን አሃ የእንባዬ ፏፏቴ መላለጠው ፊቴን መላለጠው ፊቴን አሃ ትዝታሽ ማረከኝ ባይኔ ያየውሽ የባህር ዳር ለምለም እንጉዳዬ ነሽ ቀን ስተክዙዬ ሌሊት እየቃየ ያንቺ ከኔ ተርፎ ሰውን ጤና ነሳው አያስጌድ አያስቀምጥ እያሳየኝ ፍዳ ኃይለኛ ነው ፍቅርሽ የማይቻል ዕዳ የማይቻል ዕዳ። የሌሊት ጨረቃ መሳይ ፈገግታሽ የልቤ ተስማሚ እንጉዳዬ ነሽ የሌሊት ጨረቃ መሳይ ፈገግታሽ የልቤ ተስማሚ እንጉዳዬ ነሽ የሌሊት ጨረቃ መሳይ ፈገግታሽ የልቤ ተስማሚ እንጉዳዬ ነሽ የሌሊት ጨረቃ መሳይ ፈገግታሽ የልቤ ተስማሚ እንጉዳዬ ነሽ የሌሊት ጨረቃ መሳይ ፈገግታሽ የልቤ ተስማሚ